Hello
አቤት
ይስጥልኝ።
አዎ ይስጥልን።
እሺ ወቅት ምንድን ነው የምንረዳው?
እሺ የራዲዮ አገልግሎት ተመዝግቤ ነበር። በቀን ሶስት ብር እየቆረጠ ስጠቀመው ደግሞ አይሰራልኝም።
አገልግሎቱ ነው የማይሰራው?
አዎ ተመዝግቤ ልክ በካርድ በሞላው ቁጥር ሶስት ብር ይቆረጥብኛል ሁሌ በቀን በቀን
አገልግሎቱን ካልተጠቀምክ ካርድ አይቆርጥብህም፣ ግን specially የ system ችግር ሊሆን ስለሚችል ሪፖርት አደርጋለሁ።
ላይ ለምን እንደሚቆረጥ ሁልኝ ነው
የ system ችግር ሊሆን ስለሚችል ሪፖርት አለው። ደንበኞች
እ ማቋረጥ አይችሉም እንዴ?
ለማቋረጥ ሶስትን መጠቀም ይችላሉ።
ቢቋረጥልኝ የተሻለ ይሆናል። ለምን ካልተጠቀምኩበት እኔን እያሰጠኝ ስለሆነ
ለማቋረጥ ስልሳ ሁለት ዘጠና ሁለት ላይ ይደውሉና የራዲዮ አገልግሎት የሚለው ውስጥ ገብቶ ሶስት ቁጥርን በመጫን ያቋርጡ።
እሺ ግን ላ- ልጠቀም ፈልጌ ነበር።
እሺ ሪፖርት አደርጋለሁ እና ነገ አሳውቃችኋለሁ።
እሺ፣
እሺ፣ እናመሰግናለን ስለደወሉልን። መልካም ምሽት።